ጤና ይስጥልን።
አብሮ ይስጥልን። ሰላም እግዚአብሔር ይመስገን
አለን አለን። Corolla አይቼው ነው የደወልኩልሽ።
እሺ
በ manual ነው
የምን ላይ ነው ያዩት?
እህ
ምን ላይ ነው ያዩት? አባት TikTok ላይ TikTok ላይ
ሁለት ሺህ ስንት ሞዴል?
ሶስት ሞዴል
እሺ ይጠብቁኝ አንዴ ሌለ እሺ ይጠብቁኝ አንዴ ሌሎት መስመር ላይ ነው አ አ
መስመር ላይ ነው
ነኝ። አዎ
መስመር ላይ ነው አባት።
አዎ አዎ። አይሰማም?
እሺ ኔትወርክ ነው መሰለኝ። እሺ ላይ አውቶማቲክ ነው።
አውቶማቲክ ነው እሱ።
አዎ እሺ በ manual ምንም የላቸውም?
በ manual አሁን ላይ የለንም። በአውቶማቲክ ነው ያለን።
ነው ግን ጥ- ትላንትና እንደዚህ እያየሁት ነበር። በ- በ manual ብዙ የለቀቃችሁት አለ። ማሊባባ የእናንተ ነው። ሌላ በ manual ማሊባባ ሌላ የለም። አ የእናንተ አይደለ?
የራሳችን ነው የራሳችን page ነው።
አዎ የራሳችሁ page ከሆነ ታዲያ እሺ ትናንት ቁጥር ጠዋትም አይቼዋለሁ።
ልስጦትና ወይ ደውለው እንትን ይበሉ ዜሮ ዘጠኝ ስልሳ ሰባት
ዜሮ ዘጠኝ
ስልሳ ሰባት ስልሳ ሰባት ስልሳ ሰባት አርባ አራት ሰባ ሰባ ላይ ደውሉ።
hello
ዜሮ ዘጠኝ hello።
ስልሳ ሰባት አርባ አራት ሰባ ሰባ
ሰባ ሰባ
አዎ ልክ ነው።
እሺ እሺ